hello hello ንገሪኝ። አሁን እሺ፣ ኢትዮጵያ
እ ኢትዮጵያ ኢትዮጵያ ይሰማል?
አዎ ይሰማል።
ፓስፖርት፣ ፓስፖርት services?
ፓስ- ሰ- ፓስፖርት services።
አዎ እሺ service ነው service ነው services s አለው መጨረሻ ላይ service ከጻፉ በኋላ s አለው።
ሰርቪስን ጽፈሽ የት አ- አ- ሰርቪስስ ማለት ነው።